ሄሎ ጤና ይስጥልኝ ቤተሰብ እስራኤል ነኝ በኮም ልርዳው
አሮ ይስጥልን ጨዋታ ተራዝሞብኝ ነው ሮችን አልፌ የተራዘመው ጨዋታ ብቻ ቀርቶኝ እንዴት ነው ማድረገው የተራዘመ ጨዋታ ካለው ሀያ አራት ሰዓት ሲሞላው ነው የሚታረመው
ተራዘመው ይታረማል አዎ ማለት አሁን ከሀያ አራት ሰዓት በኋላ በዛ ሀያ አራት ሰዓት ውስጥ ከተካሄደ ጨዋታው የጨዋታው ይያዛል ማለት ነው። ማለት ዊንም ከሆነ ዊን ነው፣ ሎስም ካረክ ሎስ ነው። ካልተካሄደ ግን void ይሆንና የዛ match odd ብቻ ተቀንሶ የሌላው ይሰጥሃል ማለት ነው። ለዚህም ለዛም ግን ሀያ አራት ሰዓት መጠበቅ አለብህ።
እንደዛ ነው።
አዎ፣ አዎ። እሺ፣ እሺ። መልካም ቀን። እሺ